እንዴት ቤት
ሄሎ፣ ሄሎ፣
አሁን ነው።
እንዴት እንዴት ቤት
አዎ፣ በዚህ ቤት ዲፖዚት አድርጌ ነበር አንድ ሺህ ብር።
እሺ፣
በዚህ ቁጥር ደግሞ አልደረሰኝም ብሩ ዲፖዚት ሜሴጁ ልካል ቴሌግራም ላይ
እመይ ቲቪ ብር እኮ ቴሌግራም ላይ ልካል ዲፖዚት ሜሴጁን እመይ አልልከኝም።
እ እ እ በቴሌግራም ላክ ምን አልከኝ?
ዲፖዚት አድርጌ ነበራ የራሴ እኮ account አንድ ሺህ ብር።
deposit message ኡን ቴሌግራም ላይ ላክልን። እሺ አንድ ላይ ከቤስት ቤት ቁጥር ጋር እያሳወቅን ነው ለቻፓዎች
አዎ፣ በዚህ ይገባል።
account ላይ በዚህ account ላይ አይደለም በ- ለቻፖች አይደለም ልከው በቤስት ቤት የቴሌግራም ቻናል ነው ቻፖ ቤት ምልከው ላይ።
እዛ ላይ ላክልን ለቻፖች እኛን የምናሳውቀው አየህ አየህ እሺ እሺ